Hello ጤና ይስጥልኝ እንደምን ዋልክ ወንድም?
ጤና ይስጥልኝ ሀሚድ ነኝ። ምን ነበር?
ገቢ ለማድረግ በቴሌብር ነበር የምጠቀመው።
Okay ከ system application ላይ የለም። አሁን ቴሌብር deposit ሳንቲም ፔ ላይ የለም። ቻፓ ላይ check አድርገዋል።
ከቻፓም አያመጣውም። አሞሌ፣ ሀሎ ካሽ፣ ሲቢ ብር ነው የሚያመጣው።
Okay report ተደርጓል። እሺ ትንሽ ከትንሽ ደቂቃ በፊት እንደዚሁ ተደጋጋሚ ሌላ customer መጥቶ ሪፖርት ም።
ተደርጓል። ስለዚህ እስኪስተካከል ትንሽ ታገስ፣
እሺ፣
እስኪስተካከል ትንሽ ታገሰና እሺ። ይችላል